Hello Hello ሰለሞን አቤት አቤት እንዴት ነህ?
አቤት እንዴት ነህ?
አለን አለን።
data እየሰራሁበት ስለነበረ ነው የዘጋሁት። ይቅርታ።
እ፣ ችግር የለውም። እንትን ፓስታ አለ እንደ ኦ- ኦኬ ፓስታ ኦኬ ፓስታ የለም store ላይ ቦይዝ
ቦይዝ ቦይዝ አለ አለ።
አ ቦይዝ አለ እ፣ ስለዚህ ቀይረን እሱን ብናደርግላቸው ችግር የለውማ። ተመሳሳይ ነው price ኡ እዚህ ጋር ስናየው ተመሳሳይ ነው።
ከተስማሙ እ፣ ተመሳሳይ ከሆነና ከተስማሙ ችግር የለውም።
ሰው እንቀይርላቸው ዝም ብለን መ- አ መቀየር ይቻላል።
በቃ ሻይ ነገም እንዳይቀርባቸው ብለን ነው።
አይ ችግር የለውም። ተመሳሳይ ከሆነ ዋጋ price ኡ ተመሳሳይ ከሆነ ችግር የለውም።
አዎ ተመሳሳይ ነው።
በቃ እሺ አድርጊላችሁ።
እሺ እሺ እሺ።
እሺ